ወይ አብሮ ይስጥልን። withdraw አድርጌ ነበር እና approve እንድታደርግ በዚህ ስልክ ነው።
አዎ
ስንት ብር ነው?
አምስት
አምስት ሺህ አዎ
ያው አሁን ገብቷል። እሺ check አድርግ።
እናቴ ለደወልኩልህ አመሰግናለሁ አመሰግናለሁ። መልካም ቀን።
ለሁላችን እሺ